ሄሎ ጤና ይስጥልኝ። Donkey Tube ነበር። ምን ልርዳዎት?
ሰላም ጤና ይስጥልኝ። ተቋርጦብኝ ነው። አሁን ቦታውን specific ንገሪኝ እስኪ። እህቴ
በአካል ለመማር ነበረ።
በአካል አዎ።
እሺ፣ ቦታው ሀያት ነው። ሀያት አደባባይ ጋር ነው።
አያት አደባባይ። እሺ የመማሪያ ሰዓት ከአስራ አንድ ሰዓት ተኩል
እሺ ወይ ጉድ ምን ሆኖ ነው? ሄሎ